Hello ጤና ይስጥልኝ።
አብሮ ይስጥልኝ።
እሺ
እሺ ስሙ እሸት ነው።
እሸት አዎ
እ፣ መስመር ይጠብ። እሸት እሸት እሸት ማን?
የአባት ምስል ይገኛል።
እሺ ይሁን በቃ። የህፃኑ እድሜው አራት ነው።
አዎ እድሜው አራት እ፣ ጾታ ወንድ።
ወንድ
እ፣ አድራሻ አዲስ አበባ።
የህፃኑ
አዎ እሺ እ፣ ስልክ ቁጥር የህፃኑ የምናገኝበት
ኦ፣ እሱ እንኳን የለኝም። ወረድ ቪዲዮ ከላኩ ስለተባለ ቪዲዮን ብቻ ነው እኔ አይቼ ስለገረመኝ እ፣ የላኩት።
ወይንም ተቀያሪ የእርሻው ሊንገሩኝ
እሺ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ሰባ ሁለት ሰባ ሁለት ዘጠና ስምንት ሰላሳ ሁለት ዘጠና ስምንት ሰላሳ ሁለት እም፣
የጠቋሚ ስም ማን እንበል?
የጎኔ ነሽ
እ የጎ የጎ
ጎ ኔ
ኔ ነሽ
ነሽ በአንዴ ብትነግሪኝ እንኳ ይከብዳል። የጎኔ ነሽ ማለት አ- ኤልያስ አይ፣ ይገርማል።
ግራ ይገባል ብዬ ነው።
እሺ ኤልያስ፣ ስልክ የጠቋሚ ሌላ መስመር ይኖረውታል። ይሄኛውን ስላስኩት
okay ሰላሳ ሁለት ሰላሳ ሁለት ስልሳ ዘጠኝ ስልሳ ዘጠኝ አርባ ሶስት አርባ ስምንት
አርባ ሶስት አርባ ስምንት አዳማ
የሰሙ
እ የሰሙት ልጅቷ ል- ምን ላይ ቲክቶክ ላይ ምን ላይ ነበር?
አይ live የሆነ እንትን ቪዲዮ ላይ የእንትን ማለት ነው የፌስቡክ ሆኖ እሺ ቲክቶክ ላይ አልተለቀቀ ፌስቡክ ላይ ሆኖ ገና እንዲሁ እንትን interview እያደረገችው ዝም ብላ ማለት ነው እህ፣ ጥማድ በሬ ይገዛልኝ ምናምንና ልኬልሃለሁ ቴሌግራም ላይ
okay እሺ። ለማንኛውም ስለ ጠቆሙ እናመሰግናለን። የህፃኑን ስም ግን መያዝ ነበረበት።
እሺ እንግዲህ እን- እንደውላለን።
እሺ እጅግ እናመሰግናለን። እሺ ሁለቱም ይደወልሎት የልጅቱም የህፃኑም በእርስዎ ነው።
በቃ ችግር የለውም እሺ እሺ